hello ጤና ይስጥልን ችብችብ
እሺ ሰላም ነው ሰላም አለን ባለፈው የቺፕቺፕ game አሸንፌ ተደውሎልኝ ነበር እና እሺ መልሰን እንደውላለን ተብሎ ስላልተደውል
ነበር ልክ ነው ምን አልሽኝ?
ቤት ነበረ ቄራ
ቄራ አዎ
okay ከዛ በኋላ አልተደወለችም አዎ እንደውላለን ብሎ አልተደውልኝም
እሺ እንዴት ታገሽ
እሺ
መልሼ ልደውሎት ይቅርታ connection እያስቸገረኝ ስለሆነ ነው መልሽ እሺ